ስፖርት ነው
አላ ስፖርት ነው የምንረዳው።
እ- እንዴት አለሽ? ሰላም አለሽ?
እግዚአብሔር እ፣ ይመስገን።
ቅድም ከጠዋት ደውዬ ነበር እና እ፣ cashback እ፣ system ኣችሁ October አስራ አምስት ላይ እ፣ cashback አልሰራም system ሴለርሲ ነበር መሰል upgrade እያደረጋችሁ እሺ log አድርገው እ፣ ተብዬ ነበር። ቴሌግራም ላይ log አድርጌ ነበር። ደረሰ? check ለማድረግ ነው። ticket number
ticket ነበር ልከውልን ነበር።
አ
እሺ የቴሌግራም ስሞት ማን ነው?
ደመቀ
ደመቀማ ገበያው
ደመቀ ገበያው ነው የሚለው የቴሌግራም ስሞት።
አ፣ ወይ ቤ- ወይም ቤዛዊት ገበያው የሚል ከመጣ ድንገት ቤዛዊት መስ- ሁለት መስመር ላይ አንዴ።
ሳለ ችግር የለም። እንዴት ነው ተስተካከለ? አሁን እ፣ system ኣችሁ በደንብ አ
ያው own account ነው እ፣ የምጠቀመው ብዬ ነው
አ ግን የመጣልኝ አይደለም። እስኪ ስልኮትን ይንገሩኝ።
ዜሮ ዘጠኝ አስር እሺ አርባ አራት እሺ ሰማንያ ስድስት አስራ ሁለት
አሁን የነገሩን ቁጥር ቴሌግራም አይጠቀምም።
አይ ቴሌግራም አልጠቀም ሀያ ሶስት ቤት ነው የምጠቀምበት እኔ አይ ቴሌግራሙን ይንገሩኝ።
ሀያ ሶስት አርባ ሁለት እሺ
ሰባ ሰባት ስልሳ
ይሄም ይጠቀም አይጠቀምም ደንበኛችን።
ኧረ active ነው restrict ተደርጎ እየሰራ ከሆነ አይደለም።
አብ- ኧረ እንዲህ አለሽ አንቺ አ ስለዚህ update ማድረግ አለብኝ ማለት ነው ቴሌግራም ላይ አስተካክለው በድጋሚ ላኩ።
በቃ እሺ እናት thank you እሺ እሺ